ሄሎ ጤና ይስጥልን በሽት ቤት ሰላም የኔ ጌታ
አለን ሰላም ነው አለ ይመስገን።
ለምንርዶ አስር ክለብ ቀምረ ስምንቱ አልፎ ነበር። ሁለት ቀሪ ለመደራደር ነበር።
እንትን የካሸር ኮዱን ትነግረኛለህ እ አስር ሀምሳ ስድስት አርባ ሰባ
ይቅርታ እንዴ እሺ
እሺ።
አስር አርባ ስድስት አስር ሀምሳ ስድስት አስር ሀምሳ ስድስት አርባ ሰባ
እሺ የዛሬው ጨዋታ ሁለት ይቀራል ሌላው ታርሟል እሺ አልፎ አዎ በቃ check አድርጎ ውስጥ ተስተካክሎ ሁለት እየቀረ ለመደራደር ነበር።
አ ሁለት አሁን ይቀራል ቶተንሃም እና የኒውካስትል ማለት ነው አዎ እሱ ቀርቶ ስንት ትሰጡኛላችሁ?
okay እንትኑን cash out ለማድረግ ነው የፈለግከው አ- አዎ አ አንተ ነህ ማየት የምትችለው እኛ ማየት አንችልም እኮ እሱ okay እሺ አንተ ነህ ማየት የምትችለው እሺ እሺ እሺ